አቤት ውሃም የለኝም።
ውሃ ውሃም የለኝም። ምንም
ስንት ውሃ ይምጣ?
አገኘሽ ነው
እ? ማንም የለም። እኔ እየጮኩኝ ተናግሬያለሁ ለላሊበላ አቶ ያሲን ጋር ደወላቸው።
እ?
አቶ ያሲን ጋር ልደውል እንደላ
አቶ አሱን ጋር ለምን ትደውያለሽ? ያው እየሰሙ እኛ እኮ ምን ነው።
ማድረግ አልችልም። መጸጉዬ የወዳ- ስለዚህ እንደዚህ ማጣል ማለት ውሃ ስንት ውሃ ነው ያልሽው?
ይወዳራለች እንዴ እ
ቆይ የወዳር ይወዳራ የወዳር እንቺ ስልክ እንዴ እኔ ምን መከራ የታየው ዛሬ እንዴ አንቺ እየበላሽ
አለ ይደናደርሽ ይወዳር ያ እንዴት አደርሽ? አዎ እግዚአብሔር ይመስገን።
ነው ሊበላች እንግዶች ናቸው። ደግሞ ቶሎ ነው የሚወጡት። ምን ይችላል?
እኮ ትኩስ ይዤ ልምጣ አይደል? ቡና ወተት፣ ውሃ ደግሞ ውሃ ደግሞ ስንት ውሃ?
ከቻልሽ አስራ ሁለት ሀያ አራት ላኪ ካልቻልሽ ትንንሹን አንዷን- ነው?
አዎ አንዷንም ቢሆን ይዘሽ ነይ እና እሺ እሺ በኋላ ታመጪዋለሽ። አትኝልኝ ችግር የለም። እሺ፣ የሌለሽ እሺ።
እኮ መስሎኛል።
እሺ አይ እሺ
ይሆናል